ጤና ይስጥልኝ። አሪፍ ስፖርት አዲስ ነው ባኮ የምንወደው
ብር ከቴሌ ብር account ተቆርጦ ነበር፣ ግን ከሁሉ ስፖርት account ጋር ነበር። አቤት አቤት፣
ይሰሞታል ደንበኛችን።
አዎ ይሰማኛል ይሰማኛል።
እሺ
አ፣ በ- ከቴሌ ብር አካውንት ብር ተቆርጦ ወደ ሁሉ ስፖርት account ግን አልገባም።
አሁን የሞከሩት ደንበኛችን።
አይደለም አንድ ሁለት ሰዓት ምናምን በፊት እሺ ሙሉ ስሞትን ይንገሩኝ።
አቤኔዘር በሪሁን
አቤኔዘር አ
አቤኔዘር ማን በሪሁን
ማን አለኝ?
በሪሁን በሪሁን አቤኔዘር በሪሁን
እሺ ቴሌ ብር በዚህ ቁጥር ነው የሚጠቀሙት?
አይደለም 0912 ዜሮ ዘጠኝ 12 እሺ 38 እሺ 77 34
ሰላሳ ስምንት 77 34
እሺ የገንዘቡን መጠን ይንገሩኝ።
ሰባ ብር
እሺ የሰጡኝን መረጃ መዝግቤሎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን screenshot አንስተው ይልኩልናል። ቁጥር ላስይዙት እሺ ዜሮ ዘጠኝ ዘጠና ሁለት 0992 አስራ ሶስት
13 ዜሮ አንድ ሀምሳ አምስት 13 01 55 ልክ ነው ደንበኛችን። ከስር ስልኮትና ስሞትን ያስቀምጡልን።
እሺ እሺ